ነው በላይ በኩል ከሚካኤል በስተግራ በኩል በተለይ በኩል በስተግራ ከሚካኤል
hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
አብ-
ቦታ ለማስያዝ ነበር ዛሬ እሺ እ፣ የስንት ሰዓቱን? ዛሬ ስምንት ሰዓት እና ከምሽቱ ሁለት ሰዓት ነው ያለው።
ስምንት ሰዓት
እሺ፣ ስምዎትን ይንገሩኝ።
ሜሮን ጌታቸው
እሺ፣ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ አስራ ስድስት
አስራ ስድስት ሰማንያ ስድስት እሺ፣ አርባ ስምንት ዜሮ ዜሮ
ለስንት ሰው ነው ቦታ የሚያስይዙት?
ለአንድ ሰው
እሺ፣ እ፣ ትኬቱን እዛው መጥተው በአካል ነው የሚቆርጡት። ከቻሉ ቀደም ብለው ይድረሱ።
እሽማ እሺ፣ እሺ፣ እናመሰግናለን። መልካም ቀን ይሁንልዎት።
እሽ እናቴ አመሰግናለሁ።
እሺ።